ያልፊ ሳምሬት ነኝ። በምን ልርዳ
አሁን ደውዬ ነበር። ይሄ ቴ- እንትን የቴሌግራም ቁጥራችሁን አንዴ ሰጪኝ፣ ቁጥሩ ጠፋኝ።
መላኪያው ማለት ነው። screenshot የሚልኩበት ቁጥር አ አ እሺ፣ ይያዙት ልንገርዎት እሺ ዜሮ ዘጠኝ ዜሮ ዘጠኝ ዘጠና ሁለት
ዘጠና ዘጠና ሁለት አ
እሺ አስራ ሶስት አስራ ሶስት ዜሮ አንድ ሀምሳ አምስት
ዜሮ አንድ ሀምሳ አምስት እሺ አ ከሙሉ ስሞት ጋር አንድ ላይ አድርገው ይላኩልን።
እሺ እሺ እሺ፣ ደንበኛችን ሌላ መርዳት ነገር ይኖራል?
በቃ ሌላ የለም ችግር የለም።
እሺ፣ ደንበኛችን ስለደወልን እናመሰግናለን። ስለ አገልግሎት ያሉትን ሀሳብ ስታይ ከሚሰሙት ድምጽ ወደ እስከምጥልን መልካም ቀን